መሰለኝ ቻፖስ
ትላንትና ገበያ ይዤ ነበር። እስካሁን አልገባልኝ።
deposit ነው ያደረጉት? እሺ transaction method ባሉት
አዋለኝ transaction method ን አንዴ እንትን ልላክልሽ እና ስልክ ቁጥር ልንገሩትና እዛ ስልክ ቁጥር ላይ ይነግሩናል። እሺ
ስልክ ቁጥር እሺ፣ ልንገር እንገሩት። አዎ ዜሮ ዘጠኝ ስልሳ
እስኪ አንዴ ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት በቴሌግራም ነው የምልከው።
አዎ ቴሌግራም ላይ ይላኩልን
አዎ የቴሌብሮ የተላከው ማለት ነው።
የተቆረጠውን message። አዎ አዎ አዎ፣ እሺ እሺ፣ አሁን እናመሰግናለን። እሺ እሺ